ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስኪ ልግለጽልሽ ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስኪ ልግለጽልሽ አይኔ ሲንከራተት አሃ ከጎዳናው መሃል እላመደው ባጣ አሃ ከሰያ አንቺን ያህል አረፋፍዳለሁ እህል ውሃ ሳልል ቀን ያላንቺ ሲመሽ ሌቱ ባሳብ ሲያዝ ኮቴውን አጥፍቶ ትዝታሽ ሲጓጓዝ እጁ ሲንኮሻኮሽ ብቸኝነት ነግሶ ባይተዋሮ ልቤ አሃ ሄደ ተመልሶ እህ ለፍቅር እህ እህ ለመውደድ እህ እህ ለፍቅር እህ እህ ለመውደድ እህ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ እህ ለፍቅር እህ እህ ለመውደድ እህ እህ ለፍቅር እህ እህ ለመውደድ እህ ትዝታ ጋረደው ትዝታ ጋረደው ምነው ያንቺን መንገድ ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታን የትዝታን ነገር እስቲ ልግለጽልሽ ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበል ልጅ ትራስ አሳብቤ አሃሃ ካንገት ስጠጋ ብርድ ያመሃኘው አሃሃ ከጎን ስጠጋ ሰውነትሽ ቀርቶ ሌሊቱ እንዴት ይንጋ የመናፈቅ ሞገድ ያለለለታ ጣራ እያስቆጠረ ሲያባዝን ትዝታ ለመገላገያው ለመተያየቱ ወደ ሰ